Hello?
Hello?
After interrogation,
Hello, can I speak?
uh, when you talk,
ይህን ስል በውርስ ጉዳይ ላማክርሽ ነበረ።
uh, ስሞትን ጋር እንደመጀመር
እሺ፣ ምን ድምፅሽ ግን ትንሽ ርቋል።
አሁን
ይሻላል መሰለኝ ትንሽ።
ስሞትን ጋር
ስሜ ሚካኤል ነው።
ታይች
አዎ፣ ገና
ሚካኤል እቁበዝጊ
አድራሻው ፊት ነው።
ጀሙ።
እሺ፣ ጉዳዩ የውርስ ነው።
አዎ፣ የራስ
የውርስ
አዎ፣ የውርስ ጉዳይ ነው። እ፣ አባታችን አውርሶን እ፣ ያለፈው ገንዘብ አለ እና